ሄሎ ሄሎ ብሩክን እንዴት ነህ?
አዲያሪ ነው።
አለ ምንድ- ምንድን ነበር የሆነው? ብሩክ ነኝ።
ይሄኛው እንትን ላይ የኬኖ ለማስጨመር ነበረ እንትን የዲሽ ስርጭት ነበረ።
እኮ ኬኖ አሀ ይጨመራል እዚህ ላይ አዎ fix fix ይደረግ እኮ ኬኖ እዚህ ላይ ይጫ- የለውም ኬኖ አለው አለው ግን እ።
አለው ግን ከ cashier ኡ ጋር match አልሆነም።
አሀ እስኪ የኬኖ game
አዎ
እሺ እሺ እሺ አይ፣ check ይደረጋል። እሺ እሺ እሺ
folder ኡን ንገሪያቸው ጄሪ።
እ?
አይ እዚህ ነው እዚህ ነው።
እሺ።